ጤናስጥልኝ ከየት ጥሪ ማዕከል
ላይ check ለማድረግ ፈልጌ ነበር እና እሺ
ወደ ባህር ዳር ኖራቸዋል
ወዴት አሉኝ ባህር ዳር ለመቼ
እ ለሰኞ ለነገ
እሺ ሌሎት ለስንት ሰው ነው የፈለጉት ለአንድ ሰው
መሄጃ ብቻ ነው ወይስ ደርሶ መልስ
ሜጃ ሜጃ ብቻ እሺ ስለዚህ ለነገ ወደ ባህር ዳር አለ ለአንድ አስር ጉዳይ አንድ ከአስር አንድ ተኩል ሁለት ሰዓት ስድስት ተኩል ሰባት ከአስር ሰባት ከአርባ ዘጠኝ ሰዓት ዘጠኝ ከአርባ አምስት አስራ አንድ አለ በዚህ ሰዓት የቱ ይኑሉት
እ የስድስት ሰዓቱ
ዋጋው ሶስት ሺ ስድስት መቶ ሀምሳ አንድ ብር ሶስት ሺህ ስድስት መቶ ሀምሳ አንድ ብር ሀምሳ አንድ ብር አዎ
እሺ አመሰግናለሁ ሊያዝሉት ምዝገባ እ ምዝገባውን ሊያዝሉት
book አደርጋለሁ ወይ በስልኬ ወይ ያዝልኝ እሺ እሺ እሺ እሺ ስለደወልን አመሰግናለሁ ካምኪስ